ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከችብችብ ነበር የምንደውልሎት።
እሺ ሳሙናና ስኳር order አድርገውን ነበረ። ነገ የት እንላክሎት location?
እ አስቀይሬው ነበረ። እሺ ልንገርሽ ላንቺም አዎ፣ እ መስቀል ፍለወር መስቀል ፍላወር።
አዎ ስለዚህ ነገ driver ኦች ለእርስዎ ነው አይደለም የሚደውሉት? እርስዎ order ያደርጉት አዎ፣ ይመስለኛል አዎ።
በእህቶት ስልክ ቁጥር ነው።
አዎ አዎ ልክ በጣም ተደጋጋሚ ማለት ነው።
አዎ።
ተደጋጋሚ almost አንዱን በዚህ ስልክ ያለ ትእዛዝ ብታይ almost አስራ አምስት ቀን ሊሆነው ኦኬ፣ ይቅርታ አንዴ location በጣም።
change አልሰራለሁ፣ አንዴ ደግሞ እዚህ እሑድ ቀን ካልሆነ እኔ አልኖርም እላለሁ። almost አስራ አምስት ቀን እውነት።
okay፣ ይቅርታ በጣም። ነገ እንልክሎታለን።
እሺ እሺ እሺ፣ እናመሰግናለን። ችብችብን ስለተጠቀሙ መልካም ምሽት።
እሺ እሺ እሺ